ጤና ይስጥልን ማን ባባ
ሰላም ነው ማ እግዚአብሔር ይመስገን አባ ዛሬ ወይ ትላንትና የተለቀቀ አይሱዙ መኪና ነበር ኮድ ሁለቱ ምን አሉኝ
እ
ምን አሉኝ አባት አይሱዙ ፒካፕ መኪና አይቼው ነበር
አይሱዙ ነጩ ፒካፕ አ
ሁለት ሺ ዘጠኝ C አርባ ዘጠኝ ታርጋውና አ
እሺ ይሄ ይሄኛው ሁለት ጋቢና ሳይሆን አሁን በቅርብ የተለቀቀው አይሱዙ መኪና አይሱዙ ፒካፑን አይደል አ manual ብለን ያ- እንትን ያልነው አ
ስምንት መቶ ሺህ ባንክ እናያይዛለን ያልነውን አይደል አባት አ
አዎ አለን
okay ምን ያክል ነው ዋጋው? 800 ሺህ ከሆነ cash ስንት ነው?
ምድ ዋጋውን እሺ ቁጥር ልስጦት ዜሮ ዘጠኝ አስራ አንድ
11
ዜሮ ቁጥር የያዙና ይደውሉላት እሺ።
ዜሮ ዘጠኝ አስራ አንድ እሺ 0911
እያያዙ ነው አባት አ 11 hello
እሺ ዜሮ ዘጠኝ አስራ አንድ ሀያ ስድስት 26 ዜሮ ዘጠኝ ዘጠና
እሺ